كيف في يومين في يومين او اربع
ለናስን
እንትን ደውዬ ጠይቄ ነበር። ስዊፍት እ ሱዙኪ እሺ
ስንት የስንት ዓመተ ምህረት ነው ያለው?
ሀያ ሀያ ሁለት አለን።
ሀያ ሀያ ሁለቱ ነው እ አዎ።
ሁለት ነጥብ ስድስት አዎ
ሁለት ነጥብ ስድስት ነው አይደል?
አዎ ልክ ነው።
ያለጠፈ ነው አዲስ ነው የለጠሰ
የለጠፈ። ስንት ምን ያህል የሄደ?
ብ- ብ- ብዙ እንትን አላለም፣ አልሰራም፣ አልሰራም።
እ?
ብዙ አልተነዳም። እና ቤት እሺ color እንትስ color ስ ምንድን ነው ያለው?
orange color
orange ብቻ grey የለም?
አዎ። ወይ ደግሞ እንትን ፈልገን አዘጋጅተን ልደውልልዎት።
እሺ ግሬ ግሬ ካለ እስቲ እኔ ሲልቨር ምናምን አግኝቻለሁ፣ ግን ግሬ ነበር የፈለግኩት።
እሺ፣ እሺ፣ ፈልገን እንደውልልዎት።
እ፣ ለኸይር